ጤና ይስጥልን ቤተሰቦች ሄሎ
ሄሎ ጤና ይስጥልን ቤተሰቦች
እንትን ነበረኝ እሺ
ቪዲዮ ሳረግ በቻፓ አድርጌው እሺ ሪፖርት እናደርግልሃለን ብለህ ሰባት መቶ ብር ወስዶብኛል።
ደውለህ ነው ሪፖርት ይደረግልሃል የተባለው አዎ ተደርጎልህ አንድ ሪፖርት ሶስት ቀን አራት ቀን ነው። አሁን እሺ አንተ ደውለህ ነበር ለቻፓ እንዴ
አነሱ
ቴሌግራማቸው ላይ ጽፈህ ያላችኋል በዛው ስልክ ቁጥር
ዜሮ ዘጠኝ ስልሳ ምናምን ሰባ ሁለት ምናምን ምናምን አርባ ሁለት ሰባ ሁለት በሚለው አዎ ቴሌግራም ላይ ትገባና text ታደርግላቸዋል ትጽፍላቸዋል
እኮ ምንድን ናቸው እነሱ agent ናቸው እንዴ? ምን አልገባኝም።
አዎ፣ ማለት ለምንድን ነው የ betting የሁሉም betting ገንዘብ ማስተላለፊያዎች ቻፓና ሳንቲም ነው የሚባሉት የሁሉም እኮ betting ታዲያ እኛ አሁን ታዲያ እናንተ ካላስመለሳችሁልኝ እኔ አይ እኛ በምን- እናስመልሳለን ማስመለሱ ማይቀር ነው አንዳንዴ ግን ምንድን ነው የአንተ የብዙ customer ነው እንደዛ የሚሆነው እና አሁን ነው።
እኛ ለእነሱ ስንልክላቸው የሁላችሁንም ስለሆነ የምንልከው አዎ ምናልባት ያ- የሚያስቀድሙት ሰው ይኖራሉ ገብተዋል አባባል ዝም ብሎ እያስቀደሙ ሊሄዱ ይችላሉ ግን አንተ ራስህ ደግሞ ስትደውል ራስህ ስለሆነ የምታናገራቸው ወዲያው ሊያስተካክሉት ይችላሉ በሚል ነው እንደዛ የምናደርገው እንጂ ሰባ ሁለት አርባ ሁለት ሰባ ሁለት ሀያ አራት ሰዓት ነው የሚሰሩት።
ዜሮ ዘጠኝ አዎ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አያነሱትም ስልክ ለምን እንደሆነ እኔ እንጃ።
በዛው ቴሌግራም ላይ ጻፍላቸው በዛው ቴሌግራም ላይ ገብተህ አዎ እዛ ላይ እንደዚህ እንደዚህ ሆኖብኝ ነው ምናምን ብለህ ጻፍላቸው እሺ